የጎዳኝ ትዝታው ነው እኔን የጎዳኝ ፍቅሩ ነው እኔን የጎዳኝ ትዝታው ነው አሄ በእኔም አባዘ ሰውና ጨረሰን ያለሳለሰ እኔን የጎዳኝ ፍቅሩ ነው እኔን የጎዳኝ ትዝታው ነው እኔን የጎዳኝ ፍቅሩ ነው እኔን የጎዳኝ ትዝታው ነው አይ በእኔም አባሰ ሰውና ጨረሰ ያለሳለሰ የሴት ወዳ አይችልም አንተ ልጅ ሰው ከተለያት እረ በማለዳ ሆድዬን በቅበል በተዋት የሴት ወዳ አይችልም አንተ ልጅ ሰው ከተለያት እረ በማለዳ ሆድዬን በቅበል በተዋት ውሃማ ውሃማ አይኔ ባረገዘ ለአንተ ለወዳቼ ወጣቱ አካሌን አወዘ እንደው ተውናለኝ እንደው ተውናለኝ እንደው ተውናለኝ ትዝታ ጎዳኝ እንደው ተውናለኝ እንደው ተውናለኝ እንደው ተውናለኝ እንደው ተውናለኝ ሆዴ ባሻነኝ አታንከራትተኝ ሆደ ባሻውን የናዘነች ባንተ እስከ መቼ ዘንባን ላይ ድረስ ሆደ የንቀረው ተረትቼ መከረኛው ልቤን አንተነች እያንጎራጎረ አንተን ማነሳሳት ሆደ የን ስራው ሆኖ ቀረ አየ ሊዳማዬ አየ ጉድ ጸጸቴ ተይ ሲል ሆድቼን ለሱ መጓጓቴ እንደው ተውናለኝ እንደው ተውናለኝ እንደው ተውናለኝ አታንከራትኝ ወደ በሸነኝ እንደው ተውናለኝ እንደው ተውናለኝ እንደው ተውናለኝ ወደ በሸነኝ አታንከራትኝ እኔን የጎዳኝ ፍቅር ነው እኔን የጎዳኝ ትዝታው ነው እኔን የጎዳኝ ፍቅር ነው እኔን የጎዳኝ ትዝታው ነው አይ በእኔም አባዘ ሰውና ጨረሰ ያለሳለሰ የሴት ወዳ አይችልም ማብዛት ሰው ከተለያት አረ በማለዳ ሆዴን በቀበል በጠዋት ሰውን ሰው መውደዱን አንተ ልጅ ለትዝታ ሆነ አያለመታደል ርግድ በኔ ላይ ጨከነ ውሃማ ውሃማ አይኔ ባረገዘ ላንተ ለወዳጅ ወጣቱ አካሌን አወዘ እንደው ተውናለኝ እንደው ተውናለኝ እንደው ተውናለኝ ትዝታ ጉዳይ